ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም።
ከቺፕቺፕ ነበር የምደውሉት።
እሺ።
ያልተቀበሉት product ነበር?
አዎ አለ።
Okay፣ እሺ ምን ነበረ?
Laundry የ laundry ሳሙና home ነው ሶስት ምናምን።
ነው- ሶስቱም ማለት ነው አጠቃላይ።
ሶስት። አዎ Okay፣ የት ነበረ location ኡ?
እ፣ ከአያት ወደ ጣፎ የሚወስደው መንገድ ላይ መለኛው ግሮሰሪ አካባቢ
Okay፣ እሺ አጣፎ ልበለው።
አያት ጣፎ ላይ Okay፣ እሺ ነገ ቢመጣሎት መረከብ ይችላሉ?
ነገ። Okay እችላለሁ።
እሺ ነገ ይመጣሎታል። ይቅርታ በጣም እሺ ችግር የለም።
እሺ፣ መልካም እሺ።
እሺ